እዚህ ወታደራዊ የሄደችው ራሱን መቆሽና ሮሻሽ እኔም ነገ እጠፋለሁ። ሄሎ
አቤት፣
ጤና ይስጥልን።
በሰላም ነው?
ምን ነው
አልመሸም እንዴ?
እንደ ሁለት ሰዓት ተጋለጥ ያት
ኧረ እኛ ወደ አልጋ እየሄድናል።
ኧረ አንተ በእናትህ ሰነፋፍን እንዴ!
እ?
እኛ ገና እንኳን ቡና አልጠጣንም ራሱ ማርያምን ማርያምን
ኧረ እንዴ?
በዚህ ገበተኛ ነው እንጂ ልጁ ምኑ ምኑ ወይ ምን አንተ አሁን ተኝተህ ስንት ሰዓት ልትነሳ ነው?
እ?
ስንት ሰዓት ነው የምትነሳው?
እንደዛ ነው። እባክህ ደህና ነህ?
ኳራ ደረሳችሁ ነበር። በቃ ተተ- ተ- አልፋችሁታል እናንተ እንኳን እንኳን እንኳን አብሮ አደረሰ።
አልፋችሁታል እናንተ እንኳን
እ?
ከተኛችሁ መቆጣታሽን አልፋችሁታል።
ኧረ ብዙም አይሰማ።
ለእናኔ ምን ለሆነ አልደወልክ አልደወልክም? ለእነ እናኔ ለእነ ጤና
አልደወልኩም።
ደውላ ምንድን ነው የማትደውል? እ?
እሺ እንኳን አደረሳችሁ ብርቴንን አለቃ
እላችኋለሁ፣ እ?
እላችኋለሁ።
ብርቴንን አላጣም
ደህና ነች፣ ደህና ነች።
በቃ መልካም እንኳን አደረሳችሁ ባልተኛ እንቅልፍ መጥቷል። አንተ
እሺ አባት ደህና ደሮሽ።
እሺ